አድርጌ ከምወዳት ልጅ ልክ አማላጅ እንደምወዳት ስላወቀች ትኮራብኛል። ቀለበት አድርጌ ከምወዳት ልጅ ልክ አማላጅ እንደምወዳት ስላወቀች ትኮራብኛል። ናትፍራ ግዴለም ናሄ ትፍራ ግዴለም ናሃ ትፍራ ግዴለም ናሄ ትፍራ ግዴለም ሰው እንዳይሆንለን ስለምወዳት ናብኝ ግማች ልቧን ስታሪክ ሁሌ እያቅማች እሷ ከኔ ጋር መቼ ተስማማች? መቻል መታገል ሆኖ ልማዴ አሳልፋለሁ ሁሉን በዘዴ አላውራው እንጂ ብዙ አለ ሆዴ ያለ ሰው ሞኝ የመሰላል ሳታውቀው ውስጤ ታይዋለች እንደው እንደ ዋዛ መለማመጤን ዝም ያለ ሰው ሞኝ የመሰላል ሳታውቀው ውስጤ ታይዋለች እንደው እንደ ዋዛ መለማመጤን ግር ያለ ሰው መስል ለሌላ መሲ ጠፋኝ ለእኔማ መላ እንደ ልጅ ሰው ባሉን ብላተኛ አልጠጣም እንደ ኩራተኛ ቀለበት አድርጌ ከምወዳት ልጅ ልክ ያማላጅ እንደምወዳት ስላወቀች ትኮራብኛል። ቀለበት አድርጌ ከምወዳት ልጅ ልክ ያማላጅ እንደምወዳት ስላወቀች ትኮራብኛል። መሃ ትፍራ ግድ የለም ማሄ ትፍራ ግድ የለም ማሃ ትፍራ ግድ የለም ማሄ ትፍራ ግድ የለም ሰው እንዳይሆንልን መጥቀሙ ታውቆ መሰብሰባችን ተግባባን ስንል በሐሳባችን አንዳሉን አለን ሁለት ልባችን ሲያዋህድ እንጂ ቀልብ ያስማማ ቀለበት አስሮ በመኖርማ እንዴት ይመጣል ፍቅር በፊርማ ያለ ሰው ሞኝ የመሰላት ሳታውቀው ውስጤ ታየዋለች እንደው እንደ ዋዛ መለማመጤን ዝም ያለ ሰው ሞኝ የመሰላት ሳታውቀው ውስጤ ታየዋለች እንደው እንደ ዋዛ መለማመጤን እንግዲህ ያለ ሰው በመስሉ ለሌላ